ሄሎ
ሄሎ ጤና ይስጥልኝ።
አብሮችሉ ሰላም ነው?
ደህና ነን። ሰማንያን ሰማንያ ስምንት ደውለዋል።
አዎ ደውለን እሺ ፍሊንትስቶን ሆምስ የደወሉት።
አክሲዮኑ ለ- ለመጠየቅ ነው።
እሺ ከየት ነው የሰሙት information ኡን?
ከኤፍኤም
ሄሎ
ኤፍኤም ላይ ነው የሰማሁት።
ኤፍኤም ላይ ሬዲዮ ላይ እሺ አ
እሺ እ የአንድ አክሲዮን ዋጋ አምስት መቶ ብር ነው። ማለትም አንድ ሰው minimum መግዛት የሚችለው እ አርባ አርባ share ነው።
አርባ ሺህ ብር አርባ share አርባ share ማለት ሀያ ሺህ ብር ነው።
ሀያ ሺህ ብር ማለት ነው።
አዎ minimum ኡ ማለት ነው።
እሺ maximum ኡ ደግሞ እ አራት ሺህ share ነው። ሁለት ሚሊዮን ነው።
ሁለት ሚሊዮን ነው።
አዎ
Okay እሺ የበለጠ information ደግሞ ለማግኘት office ኣችን መምጣት ይችላሉ።
ኧረ ምንድን ነበር ድርጅቱ የምን የስራ Real estate.
እንትኑ real estate ነው?
አዎ
Okay እሺ። አሁን እንትን እ፣ አ- እንትን አፓርታማ ምናምን አላችሁ እንዴ? ሽያጭ ምን አሉ? ምን አሉ?
እ፣ አፓርታማ ምናምን አላችሁ ሽያጭ?
አዎ አዎ አሁን ላይ አዎ currently አቁመናል ቤቶች መሸጥ አ share እየሸጥን ነው። ግን እርስዎ ከፈለጉ share ገዝተው ከዛ በኋላ እ፣ ትርፎት በአመት እ፣ dividend አለ አይደለ?
እም፣ እሱን አጠራቅመው ወደ ቤት ይቀየርልኝ ካሉ መቀየር ይችላሉ።
አይደል አዎ currently ግን የዋጋ ማስተካከያ እያደረግን ስለሆነ እም፣ ሽያጭ አቁመናል።
አይደል አዎ እሺ። የትኛውም ባንክ ላይ ነው ያለ አይደል እንትኑ?
እ፣ አዎ አለ ንግድ ባንክ አለ
አዎ ፍሊንትስቶን ስቶን ፍሊንትስቶን ሆምስ አዎ የ real estate ድርጅት ነው።
በቃ ጥሩ እሺ።
ስሞትን ይነግሩኛል? ይቅርታ አንዴ።
አሊ ይባላሉ። አሊ መሐመድ አሊ
አዎ፣ አሊ መሐመድ ከጎንደር ነው።
አሊ መሐመድ። እሺ እ፣ ጎንደር ነው።
በጎንደር ኖት?
አዎ Okay። ባንክ ሲሄዱ ይደውላሉ። Maybe ይደውላሉ።
በደንብ information ካልሰጡት የሽያጭ ሰራተኛ እንድልክልዎ እኔ ጎንደር እሺ ጥሩ ስልክ ልንገሩ
እሺ እሺ ሀያ ዘጠኝ
ዜሮ ዘጠኝ ሀያ ዘጠኝ ነው ሰላሳ ስድስት እሺ ሀምሳ ሁለት
ሀምሳ ሁለት አርባ ሰባት
ሀምሳ ሁለት አርባ ሰባት እሺ አዎ